እናመሰግናለን። ኦሽን laundry በምን እንርዳዎት።
Hello አቤል
እንትን ልብስ ነበረን እዚህ ዘነ ወርቅ ኤፍኤም አካባቢ
እሺ፣ እሺ፣ ምን ያህል ልብስ ነው?
ሶስት ሙሉ ልብስ አንድ ኮት
ሱፍ ነው ሙሉ ልብሱ?
አዎ
እሺ፣ ስሙትን ይንገሩ።
ኤርሜስ
እሺ፣ ስልክ ቁጥሮት ይህንኑ ልጠቀም?
አዎ
ዘነበ ወርቅ ነው ያለ
ዘነበ ወርቅ ኤፍኤም ጀርባ ባለፈው የሆነ ብርድ ልብስ ወስደዋል
Okay። ስለዚህ ያውቁታላ።
አዎ
እሺ ደንበኛችን እ፣ በቃ order አደርግልዎታለሁ። price ኡን ልንገሩት ወይስ ያውቁታል?
እ- እ- price ኡን ልንገሩት ወይስ ያውቁታል?
ስንት ነው
ሶስት ሙሉ ልብስ ምን አይነት ነው? ነጭ ነው ከለሩ?
ኧረ ነጭ አይደለም
እሺ አራት መቶ ብር ነው አንዱ።
አንዱ ሙሉ ልብስ
አዎ
እሺ
ኮት ደግሞ ሶስት መቶ ብር ነው።